hello hello hello
hello፣ አይሰማም?
ይሰማኛል። national ID ተመዝግቤ ነበር እና message ኡ ጠፍቶብኝ መረጃ ለመጠየቅ ነበር።
ይቅርታ ስለ national ID እዚህ ላይ information አንሰጥ። የት ነበር?
እ?
ስለ national ID information አንሰጥም። ስለ በጤና ዙሪያ ያለውን ነው።
okay፣ በጤና ዙሪያ ነው። okay፣ የእነሱን ቁጥር ማግኘት አልችልም።
እ፣ እዚህ አለ። እዚህ የለም። ቅርታ።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ ችግር የለም። ስለ ደወሉ እናመሰግናለን።
እሺ፣ በጤና ዙሪያ ነው።